ሄሎ ሄሎ ወይ
እሺ አሁን ደውለህልኝ ነበር አይደለ? አባቴ ከቤት ቤት ነበር የምደውለው።
አ እሺ ንገረኝ አንዴ ባርኮ እንትኗን cashier code ዋን ንገረኝ አንዴ።
መስመር ኮ ሰማንያ ስድስት እሺ
ወይ ሰማንያ ስድስት ሰባ አምስት ሰባ አምስት
ሰማንያ ስድስት ሰባ አምስት እሺ አርባ አንድ ሰባት አርባ ነው አንድ ያልከኝ?
ሰብ- አ
እንትን ይሰራላችኋል እ፣ ዲቦ አንዴ እስኪ check አድርጊልኝ እሱ ጋር bet ID ላይ ጻፊልኝ።
እ አንዴ ጠብቀኝ አባቴ እሺ።
እሺ stuck ያደረገ ስለሆነ ነው። ሰማንያም እ፣ እ፣ ሰማንያ ስድስት ሰባ ሰባ አምስት አምስት ሰባ አምስት አርባ አንድ ሰባት እ፣ ዲቦ አልመጣም። ኧረ ስልክ ላይ ነኝ please
እዚህ ጉን ነው ወይ መልሽስ ደውል እሺ ልደውልልህ አሁን መልሼ። እሺ እ፣ disconnect ያደረገችን ስለሆነ ነው። አንዴ